ጤና ይስጥልኝ። ስሜ ዲቦራ ነኝ። ምን ልርዳዎ?
ዳንኤል ነኝ ከወላይታ ነው።
ሰላም ነው ዳንኤል?
ማን ነው?
አለን አለን፣ እግዚአብሔር ይመስገን። እሺ፣ እንትን ኬኖ ሐምራዊ ማለት ነው።
ሐምራዊ ስንት? ሄሎ፣ ስለሆነ error ነው እንትን ላይ አለ ግን እና ምንድን ነው እሺ፣ ምንድን ነው የሆነብህ?
ስጠቀመው የነበረ ነው እና ኮምፒውተሩ የሆነ ተሰረቀብኝና እሺ፣
ራሱን ያው በሌላ ኮምፒውተር ለመጫን ነበር።
አዲስ ኮምፒውተር ላይ እንዲጫንልክ።
አዎ ያው የመጀመሪያው ሲሰራ የነበረው ጠፍቷል እና okay፣ አለ አሁን ኮምፒውተሩ።
ሌላ አዲስ ኮምፒውተር መጥቷል። ልጁ ገዝቶ አምጥቷል።
እሺ፣ ይሄ ያንተ ስልክ ነው እንዴ?
እ?
ያንተ ስልክ ነው ይሄ?
አዎ አዎ አዎ በቃ እሺ፣ ልንገራቸውና ይደውሉልሃል። እሺ፣ ይጫንልሃል።
አዎ፣ group ላይ ቴሌግራም ላይ ሌላ የንግስት ሌላት ምናምን
እሺ፣ እንትን ልበላቸውና ደውዬ እላክልንልሃለሁ፣ አሳውቅሃለሁ።
ያሳውቅ እየጠበኩ እሺ፣ እሺ፣ ይጫን